hello ጤና ይስጥልኝ ቢጂአይ ኢትዮጵያ የደነኝ እባክዎ ምን ልርዳው
ትራንስፖርት አየር መንገድ በዚህ ነው የምንረዳው ወይስ በሌላ ነው?
አይ ደንበኛችን ተሳስተዋል ይሄ አይደለም ትክክለኛው ስልክ ነው ስንት ስንት ነው ትልኛ ቁጥሩ ያው- እኛ ጋር ይሄ የቢጂአይ ኢትዮጵያ ነው ይህ የአየር መንገድ አይደለም ደንበኛችን ነው ያው ልየት ያው አይቅርታ ጋርምታችሁን ድረስ እየኖር ይቅርታ ደንበኛችን እሱ መረጃ የለኝም እኔ
እናቶች ቅርታ ይቅርታ ምንም አይደል እሺ ሰላም ነው